ጤና ይስጥልኝ። አሪፍ ቤት ሳምራዊት ነኝ። እባክዎ ምን ልርዳው?
ሳምራዊት አሁንም መልሼ የደወልኩልሽ እና እሺ ቴሌግራም ላይ የላኩልሽ ምን እንደሆነ አወቅሽው? ትላንትና በእኔ በሌላ ስልክ ቁጥር ነበር ቲቪ ብር የምጠቀመው ማለት ነው።
እሺ ከበዛ ስልክ ቁጥር ነው ያስገባው። ስልኳ ትንሽ ስለሆነች message ኡ full ሲሆን delete ታደርጋለች እራሷ። ስለዚህ ይሄንን ለበ- ለእንትኖች ላኩላቸው
እ፣ ከሲቢ download ማድረግ ይችሉ ነበረ transaction ኖትን እኮ።
ቲቪ ብር ላይ ገብቼ አዎ እና እሱን download ላድርገውና እሱን ላኩልኝ?
screenshot አንስተው ይላኩልን። አዎ እሺ፣ ደንበኛችን መልካም ቀን